እዚህ ፊት ለፊቴ ነው። ሄሎ
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ኮዱን ወስጄ update አድርጌው ነበረ። አሁን ላይሰንሱ ጣት ነበር የተረከብኩት። አዎ license ኡን እሺ እ፣ ግን አሁን summary ላውጣ ስል your printer is out of order ይለኛል።
እሺ ስልክ ልንገርሽና support ያደርጉሻል።
እሺ ዘጠኝ
እሺ፣ አንድ ቀስቲ እሺ፣ ዜሮ ዘጠኝ ዜሮ ዘጠኝ አልሽ አዎ
እ፣ ዜሮ ሶስት እሺ አሁንም ዜሮ ሶስት እም እ፣ ዜሮ ሶስት ሀያ ስምንት ሰማንያ ሁለት ላይ ትደውይላቸዋለሽ።
ሀያ ስምንት ሰማንያ ሁለት እሺ፣ አዎ።
አመሰግናለሁ።